ሰላም
ሄሎ ሄሎ፣ ሰላም ነው?
ሰላም ነው።
ናትናለን ካሳንቺስ ምን ጋር ነበር ያልሽኝ?
እና ሴቶች አደባባይ አለ አይደለ?
ሴቶች አደባባይን ታውቁ?
አ በፖሊስ ጣቢያ ወደ ታች ወረድ ብሎ
ፖሊስ ጣቢያ አዎ፣ ካሳ- ካሳንቺስ ምኑ ጋር ነበረ? ፖሊስ ጣቢያ አለ። እሱ እሱ ጋር እንምጣ።
ከሱ ወደ ታች ምንድን ነው ከሱ ወደ- የተለካው?
አይ ተነጋግረናል። ቆይ ከሌሎች ጋር ያው በሰዓቱ እየተቀያየራችሁ እየመጣን ነው። በቃ እኮ ወዴት ነው የምትመጣው? አንዴ ንገረኝ ቢሮ እየመጣን ነው።
እኮ አውርተናል።
ታዲያ።
ከእኛ ጋር አይ ለቢሮ ከሆነ የኔ የነገርኩህ ያለሁት የ shop ኡን ነው።
shop ኡን አዎ ካሳንቺስ የሱቁን ነው ጋር የነገርኩህ።
እኮ የቱ ጋር ነው ስማኝ ካሳንቺስ መጀመሪያ።
የተባለው?
ስማኝ መጀመሪያ፣ ሱቁን ነው የምትፈልገው ወይስ ቢሮ ነው?
ካሳንቺስ ጋር ያለው ምንድን ነው?
ሱቅ
እኮ ማናት ቅድም እንትናን አውርቻት እዛ ና በይ ነበረ። ማናት ቤት ቤት ማናት ቃል ኪዳን
እኮ ወደ office ነው ና ያለች እሷ አዎ፣ ከሳንቺስ ቃል ኪዳን ሳይሆን የምትሰራበት አዎ፣ እዛ ነው።
እኮ ለባምቢስ ጋር እናት ባንክ head office አለ።
ባምቢስ ጋር አ እናት ባንክ head office እ እናት ባንክ head office አዎ፣ እዛ ነው ያለችኝ። ባምቢስ ጋር እናት ባንክ head office እናት ባንክ አ እዛ ነው የምንሄደው።
አ ከሱ ወደ ውስጥ መ- መግቢያ ያለችት እና በዛ ገብታ ፕላን ኢትዮጵያ ምን ምን ፕላን እ ፕላን ኢትዮጵያ ፕላን ኢትዮጵያ አ ካሳንቺስ ጋር ባምቢስ ጋር አ
እሺ። የእናንተ ግን እዚህ ሴቶች አደባባይ ነው።
shop ኡን ነው ያልኩት። አ አ እዛ እዛ ሄደን አይ ዋናውን ነው የፈለግነው። ከዛ እዛ ደግሞ እንመጣለን እንኳን
እሺ
አረ